ሄሎ ሄሎ
ሄሎ ማቲያስ
ቆይ ላገናኘህ ማቲ እሺ እሺ
እሺ አሎ አሎ Hello ማቲ ወዬ ሰላም ነው እግዚአብሔር ይመስገን አለ እኔ መስቀል እኔ የምልህ ፋሲክ የምትባል የሳሙን order ይዛ አለ
አለ መሰለኝ የሆነች እንትን ላሳና ላክስ ሳሙና የት ነው እየወሰክላት ያለ አራ ነው ወሰደ ቢሮ መች ወጣን አባቴ
እሺ አሁን እሷ ሎኬሽን ነው እያለች ነው ይመችል እዛ የት ነው የእሷ ሎኬሽን መስቀል ፍለወር ነው
መስቀል ፍሎር አይመችማ
ካልወጣ በቃ ለሱ እሺ ለእሱ ልነግረዋለሁ እንጂ መስቀል ፍሎር ከሆነ ካሉ መስቀል ፍሎሮች እሱ እንትን ላታክ እሺ ቻው እሺ ቻው